ጤና ይስጥልኝ ሁሉ ስፖርት ዋቆም ልርዳው
ሰላም ነው። እንትን ነበር ከአካውንቴ ላይ ተቀናሽ ሆኖብኝ ሁሉ ስፖርት ሁሉ ስፖርት ላይ አይደለ አዎ እኮ ከአካውንቴ ላይ አንድ ሺህ ዘጠኝ መቶ ምናምን ብር ተቀናሽ ሆኖ አግኝቼ
ምን ዝም ብሎ ነው የተቀነሰው?
አዎ ዝም ብሎ ነው ማታ ኦንላይን ስጫወት ቆይቼ አምስት ሺህ ምናምን ብር እንትን ብሎ አሁን ሶስት ሺህ አንድ መቶ ምናምን ብር ነው ያለው።
ስንት ብር ነው የተቀነሰብህ?
አንድ ሺህ ዘጠኝ መቶ ሰላሳ ምናምን ብር አካባቢ
የሁሉ ስፖርት የሚጫወቱበት ስልክ ቁጥር ያውቁታል?
አዎ ዜሮ ዘጠኝ ልክ ያለው ቴሌግራማችሁ ላይ አይታችሁት እስቲ ንገረኝ።
ልንገር ዜሮ ዘጠኝ ሰማንያ ሰባት
እሺ
አርባ ሰባት አርባ ስምንት አርባ ሰባት አርባ ስምንት ዘጠና ሰባት
withdraw ም አቪያተርም አልተጫወትክም?
አዎ አልተጫወትኩም
አንድ ሺ ሰባት መቶ
አንድ ሺህ ዘጠኝ መቶ ምናምን ብር መሰለኝ አንድ ሺህ ዘጠኝ መቶ ሰላሳ ምናምን ብር አካባቢ
እሺ እን- እና ይለውታለን።
okay፣ ተመላሽ ይሆናል ልጠብቅ ነው ልደውልልህ ቆይ check እናድርገውና መልሱን መልስበታለን።
እሺ